ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ ስልን Angelo Pictures አቤት። አዎ ከ We Plus Solution ነበር ምደውልልህ። photographer እንደሆንክ አይቼ ነው።
እሺ እሺ ድርጅታችን We Plus Solution አንድ We Plus የሚ- የሚሰኝ application ይዞ መጥቶ በውስጡ አርባ አይነት service ኦች ያላቸውን ሰዎች register እያደረገ ነበር። ከዛም ውስጥ አንዱ ደግሞ photographer ነው
እሺ እና We Plus Solution provider የሚለውን register በማድረግ አንተና client ኦችህ ሰዎች በየትኛውም location ሆነው photographer ቢፈልጉ Angelo ንም ማግኘት እንዲችሉ እ፣ register አዎ።
እንድታደርግ ልመዘግብ እንድትመዘገብ ልጋብዝህ ነበር።
እሺ ይቻላል።
እሺ link appli- እንትናችንን ከ Play Store ላይ እና ከ App Store ላይ ማግኘት ትችላለህ። እ፣ ቴሌግራም የምትጠቀም ከሆነ ደግሞ በዚህ ስልክ ልልክልክ እና ጥያቄም ካለ ልትመልስልኝ ትችላለህ።
እሺ ይቻላል።
እ፣ በዚህ ስልክ ልላክልህ።
ይቻላል።
እሺ መልካም የስራ ቀን ይሆንልህ። እሺ thank you